ጤና ልትፖርት ባኮ ምልዳው
ሄሎ ብር አስወጥቼ ነበር፣ ግን ወደ ቴሌ ብር አልገባም። ከሂሳቤ ተቀንሷል።
ሄሎ
ሄሎ ቴሌግራም ላይ ልከዋል።
ቴሌግራም አልላኩም፣ በጉጉል ነው።
ከትራንዛክሽን ላይ ያልገባሉትን ፎቶ ያንሱና በቴሌግራም ይላኩልን።
ሶስት መቶ ብር አራት መቶ ብር ነበረኝ። ሶስት መቶ ብር withdraw ወደ ቴሌ ብር አደረግኩኝ እኮ transaction ላይ ስለሚኖር ከ transaction ላይ ያልገባሉትን ፎቶ ያንሱና በቴሌግራም ይላኩልን።
transaction ግን ምንም አልመጣልኝም፣ ባዶ ነው ያለው።
bank transaction የሚለውን ይክፈቱትና ይመጣሎታል። ከዛ ላይ ፎቶ አንስተው ይላኩልን። ቁጥር የያዙ የእኛን የቴሌግራም
እሺ
ዜሮ ዘጠኝ ሰባ ስምንት
ዜሮ ስምንት
ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት ነው።
አዎ አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት አዎ እሺ